ጤና ይስጥልኝ ቤተሰብ ዛሬ የምንላቸው መለጃዎች ሄሎ ሄሎ ሄሎ አቤት አቤት ለ- ከድሬዳዋ ነበር የደወለው ከአጣና ተራ ሾፕ ማለት ነው።
እሺ ዳግም ነበር እሺ ዳግም እንዴት ነህ ሰላም ነው አለ ሰላም ነው።
አለን እሺ የስፖርቱን ከፍተሽልን ነበር ግን ኤዲቲክስ አላክንልሽም።
ሾፕ ተከፍቷል የስፖርት shop አስከፍተህ ነው አዎ ከፍተን ነበር። አዲስ እሺ።
አይደለም ራሱ ነው ባለንበት ላይ ተጨምሮ እ እሺ ሁሉ ምን ነገር ተከፍቷል። ብርም deposit ምናምን አድርጓል። ለመቁረጥ ነበር አዲስ ነበር ግን ኤዲቲክስ አላክንልሽም። በእኛ በ Chrome ነበር ያየ ነው።
ምን እንዲደረግልህ ፈልገህ ነው AnyDesk ላይ ገብተሽ ይኸውልሽ እኛ ስንቆርጠው not enable of balance ይላል እንቆርጠው ስንል በ Chrome ዝም ብለን search አድርገን እኛ login ብለን login ስናስገባ user እና ይሄ የስፖርት የ cashier እንትን ተልኮልሃል user እና password ሁሉ ነገር አለ። አዎ AnyDesk ላይ አሁን ብትገቢ accept እም።
ታደርግልን ነበር። AnyDesk ላክልሽ ቴሌግራም ላይ እሺ በቃ ላክልኝና እገባለሁ አሳይሃለሁ ችግር የለውም እሺ እሺ ዳግም